ሄሎ ሄሎ መሲ ወይ ወይንዬ የዶክተር አለየሱስን እ ማት ስህተት አለው አይገርምሽም? ዝም ብዬ አስገባሁት። እኔ ደግሞ አይገርም ስም በጣም ተሳስታችኋል። እ? ሄሎ ወይ በቃ እንትን ይበልና ጠዋት።
እንደገና ታስ- ታስተካክላለች።
በቃ ጠዋት እሺ፣ ወጣሁ ወደዛ ሄድሽ አ ከብርሽ ጋር በቃ እ? ከብር- ከብር- ከብ- ከማን ከብርሽ ጋር ከብርሽ ጋር ሄዳ ከብርሃን ጋር አ ሳራን ሚጅላት እኮ ብያታለሁ።
በቃ እሷ ገና ናት።
እ?
በቃ እሷ ገና ናት አልወጣችም እ በሳራ አልወጣችም? እ?
መንገድ ናት።
መንገድ ላይ ነች።
አ በቃ ካልሆነ ብርሽ ዛሬ ታድራለች፣ እኔም ነገ አድርላታለሁ።
እውነት እ፣ አ በቃ እስቲ፣ እሺ፣ በቃ እሺ፣ ጠዋት ወስዳለሁ። በቃ እሺ እሺ እሺ፣ እኔ እሺ